हेलो ሄሎ
ሰላም ጤና ይስጥልኝ ነው።
አለን አለን፣ እግዚአብሔር ይመስገን። ነገ ቅዳሜ ነው አደለ? እንትኑ የ stand up comedy።
አዎ ነገ ቅዳሜ አስራ ሁለት ሰዓት ላይ ይጀምራል።
አዎ። እና በንግድ ባንክ ላስገባ?
እ በ cash ይዘው ይምጡልን። ተመዝግበዋል?
ኧረ አልተመዘገብኩም ገና። አሁን እንትን እያልኩኝ ነው።
አሁን ገና ነው የደወሉልን። ስሞትም አልበል እመቤት ደምሴ ቶም ስልኮትን ይነግሩኛል።
ይሄ ቁጥር እሺ፣ ሰላሳ ሰባት እሺ ሰላሳ ስድስት እሺ አስራ ሶስት አርባ ስድስት አስራ ሶስት አርባ ስድስት አዎ የስንት ሰው ነው የያዙት?
የሁለት ሰው እሺ ነገ ሲመጡ በ cash ይዘውልን ይመጣሉ።
okay። ነገ ስንት ሰዓት ነገ?
ብንል? ነገ ቀደም ስንት ሰዓት?
ብለው ከአስራ አንድ ሰዓት በፊት ቀደም ብለው ይድረሱልን። ያው ወረፋ እንዳይኖርበት።
እሺ አ- ቦታው አስራ ሁለት ሰዓት በማንኛውም እንጀምር።
ሰዓት ቢሆን በደንብ ይታያል።
ያው አሪፍ አዳራሽ ነው፣ ይታያል።
እሺ እህቴ፣ እሺ በቃ እሺ እንግዳ መልካም ምሽት።
አሜን ለውላችሁ